ጤና ይስጥልን ቤት ቤት ሄሎ ሄሎ ጤና ይስጥልን ቤት ቤት ኦሮምኛ ምችሉ የለ
አዎ ዛሬ የለም ይቅርታ ወይ ደግሞ ቴሌግራም ላይ አውራን
የለም ራ እኛም አችልም
አማርኛ ትንሽ ትንሽ አችልም እሺ ካልሆነ እስቲ ኦሮምኛ በኦሮምኛ ጻፈልኝ ቴሌግራም ላይ ቴሌግራም ላይ ጻፈልኝ በኦሮምኛ እስቲ
ቴሌግራም እ?
expired ነው እኮ የሆነ መቶ ብር አስገብኝ
ዲፖዚት ብቻ?
ያደረገው ወደ ቤት ቤት ስለዚህ deposit ታረግ ከቴሌ ብር ነው አስገባ ከቴሌ ብር ነው አስገባው የተላከልህ message ላክልኝ ቴሌግራም ላይ ለቻፓዎች አሳውቅልሃለሁ
እ፣ ወደ ቻፓ ነው የምላከው message አዎ አይደለም አንተ ለእኛ ነው የምልከው እኛ ነን ለቻፖች ምን አሳውቅልህ
በምን ልጻፍ ታዲያ በኦሮምኛ
ጻፎ ችግር የለውም